አስረኛ ርፍቴ ረዴት ነኝ በኮመንዶ
አሁን ደውዬ ነበር።
እሺ ደንበኛችን
እና ልክ ያለው በቴሌግራም ማለት ነው። ስክሪንሻት ተብዬ የቴሌግራም ስሞትን ጋር ነው።
ዘኪ መሐመድ እሺ ደርሶናል። ደንበኛችን ለሚመለከተው አካል አስተላልፍታል እኮ አሁን ካልተመለሰ ብሩ ምን ዋጋ አለው?
ጊዜና ሰዓቱን አናውቀውም። ደንበኛችን ለባለሙያዎች አስተላልፈንሎታል። እንዳለቀ ደውለን እናሳውቆታለን። እሺ መልካም ምሽት ይሁንልዎት።